ጤና ይስጥልኝ ለስፖርት ነው ባኮ ምን ልርዳዎ
ትናንትና betting ቆርጬ ነበር እና ያለፈልኝ ትኬት right ብሎ balance አልገባልኝም።
እሺ የትኬት ቁጥሩን ይንገሩኝ።
የትኬት አንድ ሶስት ትኬት ነው።
እሺ በቴሌግራም ይላኩ። እንደዛ ከሆነ ቁጥር ያዙ የኛን የቴሌግራም
OK እሺ ሊያ እሺ ዜሮ ዘጠኝ ሰባ ስምንት
አስራ ስምንት ሰባ ስምንት ነው። አይ አስራ ስምንት አይደለም ዜሮ ዘጠኝ ሰባ ስምንት እሺ አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት
በዚህ ነው ምልክልሽ።
አዎ
አይ እሺ